Hello. Hello ሰላም ጤና ይስጥልኝ። Hello የምን ጥሪ ማሳመሪያ? ጥሪ ማሳመሪያ ቁጥራቸው እዛ አይደለም ይቅርታ። የጥሪ ማሳመሪያ ቁጥራቸው እዛ አይደለም። ይሄ ቴሌቪዥን game ነው። ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። ለመጫወት ኮከብ 985 መሰላል ብሎ ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ አለ። እሺ